ጤና ይስጥልኝ። ጠብታ አምቡላንስ
አብሮ ይስጥልን። ሰላም ነው አለን? ደህና አለን። አምቡላንሱ አምቡላንስ ኢትዮጵያ አምቡላንስ አዎ፣ ጠብታ አምቡላንስ ነው።
okay። አምቡላንስ ፈልግ ነበር ወደ ጅጅጋ መሄደው እሺ፣ የት ነው መለ አስክሬን አስክሬን ነው ሰውየው ሞቷል። እናንተ life ትችላላችሁ ወይስ normal ሰው ብቻ ነው?
አይ እኛ ይዘን መሄድ እንችላለን።
አስክሬኑ ወደ ዳሞ ትችላላችሁ? አ?
አዎ፣ መውሰድ እንችላለን።
okay በቃ እሺ። መልሼ እደውላለሁ። እንመጣለን። እዛ የት ነው ቢሮ?
እም፣ ቢሮአችን ያለው መገናኛ ስለዚህ በስልክ ችግር የለም።
እ? በስልክ ሊጠሩ ምንም ችግር እንችላለን። መምጣት አይጠበቅባችሁም።
በጣም ጥሩ። ቆይ መልሼ እደውልልሻለሁ። ችግር የለም።
እሺ እሺ